convenience group. Hello?
hello
Yes,
ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን።
አለሁ ይመስገን። መልእክት ነበረኝ ለእሸቱ።
ምን አሉኝ?
መልእክት ነበረኝ ለእሸቱ።
እሺ ምን ነበር?
እ፣ የካሜራ ባለሙያ ነኝ፣ እ፣ editor ነኝ በሙያ ውስጥ ያለውና እሱ ጋር ማለቴ ስራ እድል ምናምን የሚኖር ከሆነ ቢያሳውቀኝ ብዬ ነው።
ከዚህ በፊት የማታውቂያቸው ነው ወይስ?
አ፣ ከዚህ በፊት ሙያ ውስጥ አለው ትምህርቱንም አለኝ
ምን እና ያህል ስራ እድል ምን- እ፣ የስራ ጊዜ ነው።
አዎ፣
እ፣ ለሶስት አመት ሰርቻለሁ።
editing ነው ካሜራ ማለት ነው?
ምን አልሽኝ?
ካሜራ ማለት ነው ወይስ በ editing ነው ለሶስት አመት የሰራኸው?
በሁለቱም ነው፣ ቪዲዮም ፎቶም ነው፣ editing ምናምን እና professional ስራዎችን ሰርቻለሁ ከዚህ በፊትም እና አሁን ስራ ላይ አይደለሁም። ለዛ ነው በሆነ በሆነ አጋጣሚ እና ሚኖር ከሆነ ምናልባት እስቲ አሳውቂልኝና እሺ እሺ፣ ማን ልበል?
የእኔ ስም ኩምሳ
ኩምሳ።
አ እሺ ኩምሳ ማለት
እም፣
የአባቴ ስም።
በጣጣ
እሺ፣ hello ቁጥሮትን ይንገሩኝ።
ምን አልሽኝ?
ስልክ ቁጥሮትን ይንገሩኝ።
ስልክ ቁጥሬ ይሄኛው ነው።
እሺ ይንገሩኝ። ዜሮ እሺ ዘጠኝ 05 05 43 አርባ ሶስት 79
እሺ
06
እሺ። የት አካባቢ ነው አድራሻዎት?
እ፣ እኔ ሳሪስ ነኝ አደይ አበባ አካባቢ
እሺ በምንድን ነው graduate ያደረጉት?
እ፣ ዲፕሎማ በኤሌክትሮኒክስ ነው የተማርኩት እኔ የግል ስልጠናዎችን ወስጃለሁ በ editing
እሺ እናመሰግናለን። ያው ስራዎች ሲኖሩ እናስታውቃለን።
እሺ አመሰግናለሁ እሺ፣ መልካም
እሺ